ሄሎ አቤት፣ ጤና ይስጥልኝ። ቴሌቪዥን ነው ምን ልታዘዝ?
አብረሱልኝ
ምን ልርዳ?
ሄሎ አቤት፣ ይሰማኛል። ቴሌቪዥን ነው ምን ልታዘዝ?
ቴሌቪዥን
ቴሌቪዥን
እሺ ሽልማቱ በስልሳ አምስት ስምንት ሰማንያ አምስት ላይ እሺ፣
አገልግሎት እ
እሺ፣ እንዲቋረጥልዎት ነው?
አ- አይደለም እሺ፣ ምን ልታዘዝ?
ሽልማቱ ነበረው ምን ሽልማት አገኙ? ትኬት ኮይን
ትኬት ትኬት ማለት የቴሌቪዥን የድል ጨዋታ መጫወቻ ማለት ነው።
እሺ እና እኔ ደግሞ ብዙም አልችልም እንዳትፈራብኝ
አይደለም ት- ትኬት ማለት መጫወቻ ነው። የቴሌቪዥን የድል መሞከሪያ ነው።
እ ከዛስ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ ለመጠቀም።
እ ዘጠኝ ኮከብ ዘጠኝ ሰማንያ አምስት
እሺ ከዛ ሰባት ቁጥር ይጫኑና አማርኛ አድርጉ ቋንቋውን።
አሁን በምን ቋንቋ ነው? በእንግሊዝኛ ነው መሰለኝ።
እንግሊዘኛ ነው
ደግሞ አልችልም። አ- በዛው እኮ።
ሊቀይሩ አማርኛ አድርጉ ሰባት ቁጥር ተጭኖ።
ከዛስ ሶስት ቁጥር ላይ ለመጫወት የሚለውን ይምረጡ።
እሺ
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ አመሰግናለሁ።
መልካም ጊዜ። እሺ። እሺ።